Hello
ይቅርታ ተቋረጠ።
አይ ችግር የለም። ምንም እሺ፣ ስለዚህ አሁን ይሄንን ነገ ቆንጆ product እንልክሎታለን።
እሺ፣ ምን ይሄንን ልከዋለሁ እኔ ጋር አዎ ይመልሱታል። እሱን አስራ አንድ እሺ ኪሎ በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።
ችግር የለውም እናስተካክላለን። ነገ driver ኦች ይመጣሉ።
እሺ የእኔ እናት እሺ፣ አመሰግናለሁ።
እሱ ያው እንደታሰረ ይቀመጥ በቃ አስራ አንዱ ኪሎ አዎ። እሺ ያው ይመዝኑት እንጂ ከፌስታሉ እንትን ለማድረቅ ወይ ብዬ አዎ፣ እንትን ብዬው ነበር፣ ግን በፌስታሉ እንዳለ ልሰራው እና ይመዝ ተመዝኖ ይይዘውታል።
አዎ፣ ችግር የለውም።
እሺ፣ እሺ፣ እግዚአብሔር ይባርክ።
መልካም ሰላም ለሁላችን ይሁን።
እሺ።